Hello ጤና ይስጥልኝ ቤተሰቤት
እንደምን ነው? ሰላም ነው?
እግዚአብሔር ይመስገን።
ምነው deposit አይሰራም እንዴ?
አዎ አሁን system ትንሽ ለጊዜው ተቋርጦብናል። ትንሽ ጠብቁን እሺ እየተስተካከለ ነው።
እስከ ስንት እ እ
እስከ እስከ ነገ ነው ወይስ አሁን?
አይ አሳውቀናል፣ እየተስተካከለ ነው። ሊስ- ዛሬም ሊስተካከል ስለሚችል check አድርጉት እሺ ቆይታችሁ።
እሺ እሺ። የ account ችግ- የ account ችግር ያለው ነገር አለ እንዴ? እስኪ አይ።
ምንድን ነው?
እ አሁን system እየሰራልኝ አይደለም ወንድሜ።
እሺ። አይ